ጤና ይስጥልኝ። የቴክሲ መርጃ ማዕከል በጎ ዘመን እርዳታ።
hello፣ አሁን የደወልኩት እሱ ነኝ። ትኬት ቆርጬ ነበር።
okay፣ እሱ ከ- ወደ ድሬዳዋ ነው?
አዎ፣ እሺ እ፣ አንተ
እኔ አልበኩም ያነገርኩት።
እም፣ ከልጁ ጋር ታገናኛለህ? ይቅርታ።
እሺ ሰላም ጤና ይስጥልኝ።
hello፣ ሰላም ጤና ይስጥልኝ።
ሰላም። እ፣ አንተ ቲኬት ያደረክልኝ ስንት መሰለክ? ስምንት ሺ ስድስት መቶ ሰማንያ ዘጠኝ ብር ነው።
አዎ ቲኬት በትክክል የገባልኝ ደግሞ ስምንት ሺ ሶስት መቶ ሰማንያ ዘጠኝ ብር ነው።
ስለሆነ
hello፣ ተቋረጠ።
hello ይሰማዎታል?
አሁን ይሰማል። ተቋርጦ ነበር።
እሺ በጣም ይቅርታ። የውሎት ይሄ travel ሶስት መቶ ብሩ የ agent fee ነው። agent fee የ- አ፣ የ agent የ agent fee ነው ሶስት መቶ ብሩ።
ሰው CV ሳስገባ እንዴት ነው የማስገባው?
ወደ እኛ account አሁን እልክልዎታለሁ። የሁሉም ባንክ አማራጭ አለ። እዛ ላይ እንደላኩ ወዲያው ትኬቱን እልክልዎታለን።
okay፣ እሺ፣ ቴሌግራም ላይ አሁን እልክልዎታለሁ። እሺ እሺ፣ እሺ።